ጤና ይስጥልኝ።
ሰላም ጤና ይስጥልኝ እናቴ።
አለን እግዚአብሔር ይመስገን። እንዴት አደሩ?
እኔ የምልሽ እናቴ ልጅ ለመርዳት ቅድ ነበረ
እጹብ ድንቅ ልጅ ነው።
እ?
እጹብ ድንቅ ልጅ ነው። ህጻን።
ህፃና እሺ እድሜው ስንት ነው?
እድሜ ሰባት ዓመት ይቅርታኝ፣ አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናትን ነው የምንፈልገው።
እ?
አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናትን ነው እየመዘገብን ያለ ነው።
አምስት አስራ ስምንት ጀምሮ ከአምስት ዓመት
ምናምን ይቅርታ።
ቆይሽ ደውልልሻለሁ።
እሺ